እኔ ፍቅሩ ልስኮት ነው ልወደው
ሰላም ናት።
እግዚአብሔር ይመስገን።
አለን አለን። ባለፈው ከዋሌቴ ወደ ቴሌብር transfer አድርጌ ገንዘብ እሺ እ፣ ያው ተቆርጧል፣ ግን ሳይገባልኝ ቀረ።
ቴሌግራም ላይ ልከዋል።
አላኩም ላክልሽ።
ከ transaction history ላይ ያልገባሉትን አ፣ ፎቶ ያነሱና በቴሌግራም ይልካሉ።
እሺ በ የቴሌግራማችንን ቁጥር ያዙ።
እሺ ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ እሺ ማለት እሺ እሺ